ማን አለን ያለ እነሱ ምን ወይ አይምሮ
እንኳን ደስ አለ መጣለ
ምኑ መጣ እንዴ? ኧረ አሪፍ ነዋ።
አሁን ተዘጋጅ። ከስምንት እስከ አስራ ስምንት በእኛ ነው በፈ- በፈረንጆች?
በፈረንጆች ከስምንት ጀምሮ እስከ አስራ ስምንት ስለዚህ እሱ ትኬት የቆረጠለት መብረር ነው።
እሺ ይሄን አሁን እንትን ልንጀምር ነበር። ስለጎታ ስልኩ ልጀምር ወይስ ትመጣለህ?
እ ጎታ ስልኩን መጥተዋል። ክፍለ ከተሞች እንጀምር ወይስ ትመጣለህ?
እንትኑስ
ምን ኮደርሶቹ ስብሰባ እሱ አዳራሽ ነው ግቡ እያልኳቸው ነው። አሁን እንጀምርና እንዲያለ ስምንት ሰዓት ስለሆነ
እኮ እሱን ልጆቹ ያስተባብሩን። ታራ ፋናዬ እሱን ያስተባብሩ። ልጆቹን ያስገቡ አዳራሽ እሺ እንዴ እናድርግ። ትመጣለህ?
እ ኧረ ትመጣለህ?
ጀምር ኧረ ጀምር ጀምር።
እሺ እሺ
ለ- ታ- ታራና ፋናዬን እንዲያስገቡ ንገራቸው።
እሺ እሺ